hello ጤና ይስጥልኝ ጉዳይ
hello ጤና ይስጥልኝ።
ጤና ይስጥልኝ
እ ስራ ለመመዝገብ ነበር። ስራ ፈላጊ ነበር።
ለመመዝገብ ፈልገው ነው? እሺ የሌላ ቁጥር ልስጡትና በዛ ደውለው ይመዝገቡ። ለመያዝ ይመቾታል? ሄሎ አቤት ለመያዝ ይመቾታል? ልንገሩት
እ መመዝገቢያውን ነው ምን ላይ ይቅርታ መመዝገቢያውን ነው የሚይዘው ወይስ አ- አዎ ስልክ ቁጥር ልንገሩትና በዛ ቁጥር ደውለው ይደው እንትን ይበሉ ይመዝገቡ።
እ፣ እሺ እሺ ዜሮ ዘጠኝ ሰባ
ሰባ
ዜሮ አንድ ዜሮ አንድ አርባ አራት አርባ አራት ሰላሳ አራት ሰላሳ አራት እሺ አመሰግናለሁ።
እሺ መልካም ቀን ይሁንልዎት።
እሺ አመሰግናለሁ።